ሄሎ ጤና ይስጥልን ዋሽንግተን የህክምና ማዕከል
ward ተኝተን ነበር ታካሚ አለን እና ዶክተር ፈልገን ነበር እና ዶክተር ብትልኪልን አስር ቁጥር ላይ እዚህ ward reception ስልክ ልስጣችሁ እነሱ ነው የሚልኩላቸው የ reception ስልክ reception አዎ።
እሺ text ታርጊል በዚህ text ልታርጊልኝ ትችላለሽ ወይ አሁን ትነግርኛለሽ አሁን እነግርሻለሁ እሺ ዜሮ ዘጠኝ ሰማንያ ስምንት ሰላሳ ሶስት ዜሮ ዘጠኝ ሰማንያ ስምንት ሰላሳ ሶስት ሰማንያ ዘጠኝ ሰማንያ ዘጠኝ ሰማንያ ዘጠኝ ሰማንያ ዘጠኝ አዎ።
እሺ thank you እሺ እሺ